hello ጤና ይስጥልን። ትናንትና ኦንላይን እንዲሆን text አድርጋችሁ ነበር። hello hello፣
አቤት
ከዋሽንግተን የሕክምና ማዕከል ነው የምደውለው። ትናንትና ኦንላይን እንዲሆን text ልካችሁ ነበር። ሆኖላችኋል?
ሆኗል። አዎ።
እሺ